ሄሎ ጤና ይስጥልኝ። ሰላም ነው? የሆነ ማሽን ሊታደስ እንትን ሊባል ሰጠናቸው ነበረ ቀለም እንትን ብሎበት ደርቆት ደረሰ ወይ ለማለት ነው።
የማሽን ቁጥር ትነግረኛለህ?
እሺ PMA
እሺ PMA ሁለት ዜሮ ሁለት ዜሮ አስራ ስምንት እ አምስት ሰማንያ
አምስት ሰማንያ እሺ በፕሪንተር ነው የገባው?
አዎ ቀለም ደርቆበት እሺ check አድርጌ ላሳውቀ በቃ እሺ እሺ እደውልልሃለሁ እኔ ራሴ እሺ እሺ